hello ጤና ይስጥልኝ ቤት
hello አቤት ጤና ይስጥልኝ እንትን ነበር ቤ- እንትን account ብር እስካሁን አል- አልተ- አልተለቀቀም።
እሺ አንዴ እሺ ጠብቀኝ ወደ ቴሌ ብር የተላከ ነው።
እሺ እሺ አንዴ
በአስራ አምስት ዛሬ ስንት ነው?
hello
hello ቤት ቤት ነው የምንደርደው
እ፣ account እስካሁን ድረስ pending ይላል እኮ account ብር ወደ ቴሌ ብር ዜሮ ዘጠኝ አስራ አንድ እሺ አርባ ሶስት ዜሮ ሁለት አስር
ስንት ብር ነው አምስት መቶ እሺ አንዴ መስመር ላይ ጠብቁ
ወደ ቴሌ ብር ሲገለብጥባቸው አይወዱም። አጫርሰኝ አጫርሰኝ ላጫር አካሽኝ ትችላለህ እጅ ግን ኦፊሳቸው ዝገኝ ወደ ቴሌ ብር መገልበጥ ይችላል። ወደ ቴሌ ብር ማስገባት። አሁን እሱ ልኮት ማገ- አዎ፣ አሁን እሱ ልኮት ይኸው አምስት ቀኑ ነው። ሎድ እያለ በቃ እዛው ነው ያለው።
ሎድ ሳይሆን አስቀምጦታል። ፔንዲንግ ነው።
ባለፈው አላየህም እንዴት እንዳሻሉ ስምንት እ፣ መቶ ብር ብለው አይነት ሶስት ሺ ሰባት መቶ ብር ተሳስቶ አስገቡሉ ለብሬ እንዳሰማ
ሰምቻለሁኝ ችግር የለውም እሺ ወደ አካውንቱ ተመልሷል ችግር ኧረ አንቺን አይደለም እኛ አንቺን ሀበሻ ነው ሀበሻ ነው
hello እ ሀበሻ ነው ወደ Best Bet account ኡ ተመልሷል እሺ አሁን check ያርጉት እሺ እኛማ ቤት አንቺ